አበባ ይስጥልን። አበባ ይስጥልን። ስልኩ ላይ ምን እንደሆነ ደውዬ ለመጠየቅ ፈልጌ ነው።
እሺ የሚሰጁ ቴሌዊን ጌም ነው። ጌሞቹ ሲጫወቱ ሽልማት ያገኛሉ።
ጌም ነው ጨዋታው።
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚላለ ጥያቄና መልስ የእድል ጨዋታ አለ። ብለው ሲሞክሩ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማት ያገኛሉ።
ከወለድ ነፃ የሆነ ነው።
አይ ለታ ደንበኛ ሲሆኑ በየቀኑ ትኬት ይሰጡታል። በሰጡት ትኬቶች ነው የሚጫወቱት።
ነው እም።